ሄሎ ጤና ይስጥልን።
ወይዬ መልሼ እግዚአብሔር ደወልኩሎት ደንበኛችን ታሪክ ችግር የለ- ችግር የለውም። እንትን ዳውንሎድ ታረጎ እንደገና ሞክሩ ይላል። ይላል ይላል።
ኪዳውሎድንም ኢራር ይላል።
አዎ፣ ኪዳውሎድንም አዎ፣ ሲሞክሩት አዎ፣ አዎ።
እሺ፣ ደንበኛችን አንድ መስመር ላይ ጠብቁኝ።
ምን?
ደንበኛችን መስመር ላይ ያሉ መስመር ላይ ያሉ ደንበኛችን ይሰማዎታል።
አዎ።
network ኦትን data አብርቷል አይደለ? እ፣ ካርድ ነው አዎ፣ የሚጠቀሙት ለካርድ።
data መጥተዋል። አዎ፣
እሺ፣ ደንበኛችን በእኛ በኩል ለሚመለከተው አካል እናሳውቅሎታለን። መልካም ቀን ይሁን።
አዎ።
እሺ፣ ደንበኛችን